ሌላ መሰረት ወይዬ ይኸው እኔ ለካው እኔ ጋር አዲስ ነጥብ ምናምን ነው የሚያሳየው።
ኧረ ሀብታሙ እመቤቴ ልላክልሽ
እሺ የኔ ቁንጆ ሊሆን ይችላል ግን አራነት ምናምን ላይ ግን አይቀርም።
አይ ይኸውልህ ገርጅ ካዲስ ከሆስፒታል ነው የሚመጣው አዎ አራት ነጥብ አምስት ነው እኔ ጋር ያለው እንግዲህ የሚያሳየኝ አምስት ነጥብ እንደውም ትልቁ ያለው ነው እንደሆን ታውቃለህ አምስት ነጥብ አራት ነው ትልቁ ያለው ግን በቃ በሷ አራቱን እንዲህ ነው አራቱን አንሺና አምስት ነጥብ አንድ አድርገሽ ሰባ አምስት አድርጊልኝ በቃ እንዴ።
ኧረ እኔ አላደርግም አልታውም
እሺ እኔ እሺ ል- ልላክልሽ ስክሪንሻቱ
እኔ ብትልክልኝ እኔን እልክልሃለሁ እኮ ላኪልኝ እንቸገራለን እንዴ እንላላክ እንላላክ አምላክልኝ እንቸገራለን
ኧረ ሀብታሙ ትደርሳለህ አሁን ከኔ ጋር በምትላላክበት እኮ ሌላ ኦርደር ብትሰራ ከአስር ብር በላይ ታገኛለህ ታገኛለህ ተቃራኒ ነው የሚሆነው ሊን እንጂ በስልሳ አምስት አስቢ ሀምሳ አምስት ብር እስከዛ ለእኔ ኧረ በስመ አብ ማርያም እሺ እሺ አልኩ በቃ
ኧረ ዝም ብለሽ ባይሉ እንኳን ዝም ብለሽ አስር ጨምሪ መሰረት ኧረ እሺ እሺ አልኩ በቃ ው- ውጣ